ሄሎ
ሄሎ ሰላም ጤና ይስጥልኝ።
ሰላምልን
ሎሪ ሪል አቤት?
ስቴት እ አለው ምደውልሎት ከግሪ ሪል ስቴት ነው።
እሺ
አትርሱ ሄሎ የመስራት ኢንቨስት የማድረግ እያዳልኩ ነኝ።
መረጃ ልሰጦት ነበር።
አይ አሁን እንኳን አቅም የለንም እና
እሺ ምናልባት ሌላ የሚፈልግ ሰው ካለ ይደውሉልኝ።
እሺ እሺ እሺ አመሰግናለሁ። እሺ መልካም